ጤና ይስጥልኝ ቤተሰቦች ቤቲ ነኝ የምንረዳው።
አቤት ሚስተር ጤና ይስጥልኝ።
እሺ
እሺ አሁን ገንዘብ ልጠብቅህ ነኝ።
ምን አልከኝ?
እሺ አሁን ገንዘብ ልጠብቀው ነበር።
የምን ገንዘብ?
ወይ ማታ ሌሊት ሰዓት withdraw ነበረ።
እሺ
እስካሁን አሁን ይገባል አሁን ይገባል ስንት ጊዜ አልኩት።
አዎ ትንሽ ስላስቸገረ ነው። እሺ system የ withdraw system ማለት ነው። ስለዚህ አሳውቀናል እኛ ዛሬ ይገባልሃል። እሺ ትንሽ ጠብቀው፣ ይቅርታ በጣም ስለቆየ።
አሁን እስከ ሁለት ሰዓት ጠብቅ ጠብቅ አለ።
አዎ የትላንትናም ነው እኮ እንደዚህ የሆነብን እኛ system ስላስቸገረን ነው። እሺ
እሺ እሺ አባቴ ይገባልሃል።
አይ እስቲ ሳይን ታይም ደውልና ደውል እስኪ አንተም ደውላቸው እኔም አይሰ- አሳውቅልሃለሁ።
አይሰ- አይሰራም ስልኩ ሳይን ታይም አይሰራም አይሰራም።
በቃ እኔ አሳውቅልሃለሁ።
አዎ አዎ እሺ ቻው። እሺ ሰላም ዋል።